ጤና ቤት ረዴት ነኝ የምንረዳው
እንትን ዳታ እምቢ ብሎኝ ብዙ አይሰራም ብሎ ትኬት ቆርጬ ነበርና እሺ ሊታይልኝ ትችላለህ?
እሺ ካሻር ኮዱን ንገረኝ።
አስራ አራት
አስራ አራት
ሰላሳ
አስራ አራት ሰላሳ ዜሮ ስም- ዜሮ ስምንት አርባ አንድ አርባ አንድ አስራ አራት ሰላሳ
አስራ አራት ሰላሳ ዜሮ ስምንት አርባ አንድ
ሆሮ ፈርግ ሄሎ አቤት አን- እ፣ አንድ ጨዋታ ወጥቶብሃል
ምን ምን እንትን ብሎ ነው ተቋርጦ ነው አይደለም እ፣
የመጀመሪያው የሳውዲ አረቢያ ቦስቲን እ።
ስቱ ስኮር ብለህ አንድ ለባዶ ነው የወጡት
እና የ- የለውም ማለት ነው አዎ
እ፣ አ ሌላ አለች አንድ ደግሞ ይልኝ
እሺ
አስራ አራት
አስራ አራት
ሀያ ዘጠኝ ሀያ ዘጠኝ
ዘጠና አምስት ዘጠና አምስት ሀምሳ ስምንት አሁን ደስ አላት ማለት ነው
ይሄኛው ሶስት ጨዋታ ነው ቀይ ብለ እ?
ሶስት ጨዋታ ነው የወጣብህ
በሶስት ነው የወደቅኩ አዎ
እህ፣ ያን ቦነስ ምንም የለውም አ የለውም
እሺ፣ እሺ፣ thank you።